ሄሎ ሄሎ
ብርሃኑ ሄሎ
ወይ ማሀት ብርሃኑ ጀሞ አብ አ ብርሃኑ ነክ አ ብርሃኑ ነኝ።
ብርሃኑ ነክ አይደለ?
አ
እሺ አሁን አይቼ ልክ ነበረ። ደብል ሁለት ጊዜ ቁጠባል ኮምፕስ ትለው አራት መቶ ምናምን ብር ማለት ነው።
እኮ ቆርጦብኛል።
አስተላልፍልሃለሁ ይመለስልሃል።
እኮ።
እሺ አዎ እሺ።
ቆርጦብሃል።
እሺ፣
ይመለስልሃል አላልፍልህ።
እሺ፣ አመሰግናለሁ።
እሺ አባ። እሺ እሺ ቻው።